እቅድ ሲወጣ ጊዜ ነው ሄሎ ሄሎ
ሄሎ አቤት
ሀምሳ ሶስት ሰላሳ አራት ቢሉ ቼክ አድርጊ ሀምሳ ሶስት ሰላሳ አራት እና
ሀምሳ ሶስት ሰላሳ አራት ላይ አዎ፣ እና ሀምሳ ሶስት አስራ ሁለት ምንድን ነው ፒን ነው አዎ፣ ሁለቱም ፊል ነው
የት አንዱን ስንት አልከኝ ሀምሳ ሶስት አራት እና አንዱ
ሀምሳ ሀምሳ ሶስት ሰላሳ ሁለት ሀምሳ ሶስት ሀምሳ ሶስት ሰላሳ ሁለት አዎ።